hello
hello
cashier code እኛ ትይልኝ እሺ ንገረኝ።
አስራ አንድ ስልሳ ስምንት
እሺ
አርባ ስምንት እሺ
ሰባ አንድ
lost ነው። እሺ
lost ነው።
አዎ ሶስት void አንድ አንድ እንትን አለ እ lost የሆነ ክለብ አለ የተሸነፈ ማን ማኖች ንገሩ።
ኢንተር ሚላን ከሪል ሶሲዳድ lost ነው።
ኢንተር ሚላን አዎ እሱ lost ነው።
ኢንተር ሚላንማ የለውማ። ከዚህ ደግሞ ከኔ ከጀለኝ እኮ lost ነው አባ እኔ እያየሁት ነው።
ኢንተር ሚላን ከሪያል ሶሲዳድ ነው።
አዎ
እሺ ሌላ ሌላው እንዳለ ሶስት void አለ
ስቶክ ሲቲ ነው አንዱ፣
እ
ስቶክ ሲቲ ነው አንዱ።
አዎ lost ነው። ማልዳን
ሌላ ልንገርሽ።
እሺ
እሺ አስራ አንድ ሰባ አንድ እሺ
ስልሳ አስራ ሰባት
lost ነው። ይሄ ደግሞ አራት ቀይ አለው።
ይሄም አራት ነው።
አዎ ይሄ አራት ቀይ አለው።
እሺ አስራ አንድ ሰባ ሁለት ሌላ ነው።
አ እሺ አስራ አንድ ሰባ ሁለት ሀያ አራት ዜሮ አምስት
ይህም አራት ቀይ አለው አራት ብዙ አለ።
እ እሺ ሌላ ሌላ አስራ አንድ ሰባ
አስራ አንድ ሰባ አንድ ሰባ አንድ አምሳ ሰባት
ሰባ አንድ ሀምሳ ሰባት አ
እሺ አስራ አንድ ሰባ አንድ አልከኝ።
አሁንም ሰባ አንድ
ይህ ሁለት ቀይ አለው።
ሁለት አለው ይሻላል።
አዎ እሺ አባ እሺ መልካም ቀንሽ።
አረ ሌላ አለ።
ሌላ አለ? እሺ ስጠኝ።
አስራ አንድ ሰባ አንድ ሰባ አንድ እሺ ሰባ ስድስት
ይህ ገና ያላለቀ ጨዋታ አለ። ጠብቀው እሺ።
ልጠብቀው።
አዎ
እሺ lost ግን የለውም እስካሁን አንድ አለው።
አንድ አለው።
አዎ እሺ አስራ አንድ ሰባ አራት
አስራ አንድ ሰባ አራት ሰባ ስምንት ሰላሳ ዘጠኝ
ሶስት አለው። ይሄ ደግሞ አይ አራት አለው።
እሺ የመጨረሻ እሺ
አስራ አንድ ሰባ ሶስት እሺ
ሀምሳ አምስት ሰባ ሁለት
ሶስት አለው። ይሄ
እናመሰግናለን።
እሺ እሺ መልካም